Hello? ሄሎ
ይሰማል?
ይሰማል። ምን ልታዘዝ?
አይ እዚህ፣ እ፣ እሱም፣ እ፣ ተ- እዚህ ጋር ቁጥር ስላለ
ሄሎ
ይሰማል። ቀው ጥሩ ስም ምናምን እዚህ እንትን ቁጥሮች ምናምን ስለመጣ ወልኩ
እ፣ ቴሌዊን ስለ ቴሌዊን information ነው የፈለግከው? ምንድን ነው?
አይ ምናልባት ይህን እንጂ ልሞካከር ብዬ ነው እንጂ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ። ከዛ ሰባት ቁጥር ተጭና አማርኛ አድርገው። ሶስት ቁጥር ለመጫወት የሚል ምረጥ። ሄሎ
አቤት እንደዛ ነዋ ሶስት ቁጥ- አዎ። ከዛ ሶስት ቁጥር ላይ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ፣ ጥያቄና መልስ በ coin ነው የምትመልሰው። የእድል ጨዋታ በትኬት
እሺ።
እሺ